ጤና ይስጥልኝ። ሄሎ ሄላ ሄላ ሄሎ፣ አቤት።
እንዴት ዋልሽ?
ሰላም አለንማ።
እሺ application ን ትላንት ነበር ያወረድኩት እና እሺ ኢንስታግራም ላይ መጥቶልኝ ነው like order ለማድረግ ፈልጌ አስይዘው ቺፕቺፕ application አውርደዋል።
ትላንትና አወረድኩትኝ።
okay፣ የተለያዩ product ኦችን አሁን እያዩ ነው አይደለ? ቺፕቺፕ application ላይ
አዎ Okay። በ group ነው ማዘዝ የፈለጉት።
አዎ በ group
በ group ሲያዙ እ ግራ የገባሁት ነገር አለ፣ የሚከብድ ነገር።
አዎ እንዴት ነው crea- ማለት group Okay።
create እንዴት ነው የማደርገው?
Okay፣ ከመጀመሪያው ጀምሮ ላሳውቀውት። ለምሳሌ አቮካዶ ላይ ማንጎ ላይ ብንገባ እ ማንጎ ቀጥታ picture ዋን ነው የምንነካት የማንጎን ማለት ነው። እሱ ጋር ስንገባ ምን አለ
እሺ one plus minus አለ። እሱን ኪሎ ነው የሚያስተካክሉት። አንድ ኪሎ ሁለት ኪሎ እንደፈለጉ መጨመር መቀነስ ይችላሉ። then ወደ ታች ሲወርዱ ምን አለ create group የሚል ነገር ይመጣሉታል።
እሺ እሺ አንድ ጠብቂኛለሽ። ኔትወርክ እያለ ነው።
ችግር የለም